good afternoon, Capital Spa, Jaltu speaking. How may I assist you? hello። ሰላም ጤና ይስጥልኝ።
አለን spa ማድረግ ፈልጌ ነበር spa ምን ነበር የፈለጉት?
ካፕል ካፕል ምን ሞሮኮ ባዝ ነው ስቲም?
እ?
ሞሮኮ bath ነው steam sauna?
እስቲ ምን እንዳለች ነግኛች ለሌላ ሰው ስለሆነ book ማድረገው ልንገራቸው እና ልደውልልሽ information
couple ሞሮኮ bath አለ።
እሺ እ፣ couple steam እና የሰላሳ ደቂቃ ማሳጅ ያለው አለን። couple massage አለን ለብቻው።
ሳውና ያልሽ
እ፣ ሳውና የለውም። የ couple ኡ ላይ ማሳጅ እና steam ነው ያለው።
በቃ እስኪ ልጠይቃቸው እና አሳውቅሻል price ማወቅ ይቻላል የ couple steam ኡን ነው አምስት ሺ ስድስት መቶ ዘጠና አምስት ብር
ሞሮኮ ውስጥ ሞሮኮ ለ- ያው per person ነው የሚከፈለው ክፍያው ከሁለት ሺ ሶስት መቶ ሰባ ብር እስከ አራት ሺ አራት መቶ ስልሳ ብር አለን።
በአንድ ሰው ማለት ነው አዎ
book ለማድረግ መደወል ብቻ ነው የሚጠበቅብኝ አዎ፣
በቃ እሺ ደውልሻለሁ እሺ ደውሉልኝ።